ሄሎ ጤና ይስጥልን ቤስት ቤት
Ja, äh, wie- willst du wieder Konz?
እ እ Willst du wieder Konz?
ምን ቤስት ቤት አካውንት ምን Will.
እ ዲፖዚት አድርገ ነው ዊዝድሮ Ja?
ምን አድርገ ነው ዊዝድሮ ነው ዲፕ- ዲፖዚት
Wie wird es oder? Wie wird es ዲፖዚት ነው Ah, እሺ የዲፖዚት ቴክስቱን ላክልን እሺ ከሲቪ የተላከልህን äh, äh, Zivil, ne?
ሄሎ Ah, Zivil, ne? Bei Zivil, አዎ ne?
እሺ ከሲቪ ብር ከሲቪ የተላከውን ሜሴጅ ለእኛ ላክልን እሺ
Instagram, ne?
እ እ Telegram, ne?
በቴሌግራም Hm.
በቴሌግራም ላክልን
Bist du die Telegram?
ቁጥ- የእኛ ቴሌግራም የለህም Ah. Alle.
ልን- አለክ የእኛ የቴሌግራማችን Ah.
እሺ በሱ ላክልኝ እሺ ቴሌግራም ላይ ሜሴጁን እሺ ከንግድ ባንክ የተላከልን Ihr seid, ihr seid, äh, Gabau.
እ እ ሜሴጅ Ihr seid አልገባ Gabau.
እኛ ጋር ልካሃል
Ah, bist du die, ihr seid Gabau.
እኮ ወደ ቤስት ቤት ልካሃል አይደል የንግድ ባንክን
በሲቪ አካውንቲ በሲቪ በኮል በሚሰሽ ቴሌግራም ነው እስከባው እኔ በቃ ወደ ቴሌግራም ከላክ ይመለስልሃል እሺ ትንሽ ጠብቀን
ትንሽ ደረግ ትንሽ ጠብቀን እያሳወቀን ነው እሺ ከላክልን እናሳውቃለን ትንሽ ጠብቀን እሺ ብዙ ስለሆነ ነው እንትኑ ይቅርታ በጣም አመሰግናለሁ።
እሺ እሺ